ሄሎ ሄሎ ብሬ
ሄሎ ሄሎ።
አቤት ብሬ እንዴት አረፈድክ?
እግዚአብሔር ይመስገን ሰላም ነው።
ፍሬ ነኝ እንዴት ነህ?
እሺ ፍሬ ሰላም ነው።
አለን እግዚአብሔር ይመስገን። እንትን ጠዋት ላይ ደውላልህ ነበር አይደል ለቤተል customer
አዎ አዎ እሺ ዘጠኝ ተኩል ባል customer ኡ እና ይሁን አይደል?
ዘጠኝ ተኩል ስምንት ሰዓት እ።
ነበረ እኔ ያልኳት።
እኮ አንተማ ስምንት ሰዓት አልክ። እንደዛ ስለው ዘጠኝ ተኩል ቢሆንልኝስ ብሎ ጠይቆ ነው። ምን ይመስልሃል?
ዘጠኝ ሰዓት እ፣ እንጃ የምችል አይመስለኝም። ዘጠኝ ተኩል አትችልም?
ማለት ላይ መቼ ይችላል። አዎ okay ወደ okay፣ እሺ፣ ሰሚት በቃ።
አካባቢ እሄዳለሁ እና አሁን ምኑ
ወደ ሰሚት ስራ?
አካባቢ እሄዳለሁ ወደዛ ሰዓት እ።
okay ወደ ሰሚት ትመለሳለህ?
አዎ
okay አ እንደዛ እኮ ከሆነ ከቅድሙም ስምንት ሰዓት ራሱ በቂ አልነበረም ማለት ነው።
ምን አልሽኝ?
እንደዛ እኮ ከሆነ ወደ ሰሚት የምትመለስ ከሆነ even አይ ስምንት ከሱ ሰዓቱን ከሱ በቂ በኋላ አልነበረም።
ነው እንደዛ እንትን ብዬ ነበረው።
ከምኑ በኋላ
የእሱን እንትን ካልኩ በኋላ ለመሄድ ነበረ እኔ እንትን ያልኩት።
እኮ ግን አስም- ነገርኳት።
ልክ ነህ። አይ ችግር የለውም ግን ስምንት ሰዓትም አሁን በአንድ ሰዓት ልዩነት ከቤተል ሰሚት ይከብዳል ብዬ ነው። anyways እስኪ ከሌላ ባለሙያ ጋር check ላድርግና ዛሬ መሆን ካለበት ከሌለ እደውልልሃለሁ። እሺ እሺ፣ አመሰግናለሁ።
እሺ ፍሬ ጠፍተሻል። ግን ፍሬ በሰላም ነው?
እ? በሰላም ነው። አይ እኔ ጠፍተሻል።
እዛ ሀያ ሁለት ነኝ ያለሁትና እዚህ customer service ኦች okay።
ናቸው አሁን እንጂ በእውነት?
አለሁኝ። በእውነት አለሁ።
አይ እኮ የት ሄዳ ነው እያልኩ እያቄው ነው ነው እ፣ አዎ ቅዳሜ ዕለት ራሱ ቀረህ።
እ?
ቅዳሜ ዕለት ራሱ ሳትገኝ ቀረህ።
አዎ ወደ ናዝሬት ሄጄ ነበረ እንዲሁ በስራ አጋጣሚ።
ችግር የለውም። anyways እስኪ አንተ ምንም ፕሮግራምህን ማሸጋሸግ አችልም። አሁን ዘጠኝ ለሰውዬው ለመድረስ ዘጠኝ ተኩል
ወይ እስኪ ወይ ልደውል እና እንትን ልበልልሽ ፍሬ።
እሺ፣ ስንት እዛ ደቂቃ ሰሜት ልጠብቅህ?
የምሄድበት ጋር ወይ እነሱ ጋር እንትን ልበልና
ስንት ደቂቃ ማመቻ- ልጠብቅህ መመቻቸት የሚችል ከሆነ እኮ ለመሰለህ እኔ ወደዛ አንተ ቤትህ ወደ ጦሮች ነው አይደል ያልከኝ?
እ?
ቤትህ ጦር ኃይሎች አይደል ያልከኝ?
ወደ-
ያው አይደል እስኪ እሺ፣ በቃ ስንት ደቂቃ በአምስት ደቂቃ ውስጥ ልጠብቅህ?
ልደውል ፍሬ።
እሺ ደቂቃ።
ደውልልኝ። እሺ እሺ እሺ።
በዚህ ልደውልልሽ?
አዎ አዎ።
እሺ